ሄሎ አቤት ሄሎ፣ አቤት ጤና ይስጥልኝ።
እግዚአብሔር ይመስገን።
ፀሐይ ነሽ?
አቤት
ከ- ከኢትዮ ችግር ደወልኩልሽ።
አቤት ምን ልታዘዝ አባቴ?
ትናንት ቅሬታ አቅርበሽ ነበር አይደለ?
አዎ አቅርቤ ነበር።
መፍትሄ አግኝታ
አይ አላገኘንም። ምክንያቱም ጠይቄው ነበረ። አሁን ስላልተጀመረ ነው ነው ያለ።
ሰለሞን
አቤት አባቴ
ዶክተር ሰላም አልደወለልሽም?
ያ የደወለ ሰው የለም።
የደወለልሽ ሰው የለም?
አዎ
እሺ እሺ እ፣ ነው ሲያገኝ እንደውልልሻለን።
ምን አልከኝ? አባቴ ይቆራረጣል ስልክ።
ያው ሄሎ
ሄሎ